hello
ጤና አብዱ
hello hello hello
ኦ ጤና ይስጥልኝ አብዱ።
ወይ እሺ አ፣ ከቴሌ ነበር የምደውልልህ።
ቴሌ
አዎ ቴሌ ብር ተመዝግበ ነበረ
አ
እ፣ የሰራህበት አይደለም እ፣ active እንድናደርግልህ ነበር የደወልኩልህ መስራት ከቻልክ። hello እሺ በቃ አይቼ ሌላ ጊዜ እመጣለሁ። አሁን መምጣት ነው የሚያስፈልገው?
no ልጆቹ ይመጡና active ያደርጉልህና ከዛ በኋላ እንድትሰራ ያደርጉልሃል። balance ምናምን ያስገቡልሃል።
አ፣ እሺ በቃ ነገ ይሁን። እሺ በቃ ነገ ልላክልህ ልጆች።
ነገ አዎ፣ ጠዋት።
በቃ እሺ፣ ይኸው መጥቶ active ያደርጉልሃል። እ፣ እንትን እልሃለሁ።
እሺ እሺ እሺ አብዱ፣ መልካም ቀን።